ጤና ይስጥልኝ። አሪፍ ያሉት ነው community ያው ጤና ይስጥልኝ። ቅድም ደውዬልሽ ነበር በቴሌግራም ላክልኝ ብለሽ ነበር።
እሺ ደንበኛቸው
በቴሌግራም ልኬዋለሁ እና
የቴሌግራም ስሞትን ንገሩኝ።
hello
ይሰማ የቴሌግራም ስሞት ማን ይባላል?
አ
የቴሌግራም ስሞት ማን ይባላል?
የምኑ ሄሎ
ሄሎ ዩዘር ኔም ዳ ይሰማል ደንበኛቸው ይሰማል? አቤት
username ኡ ማን በሚባል ነው የላኩት።
እ፣ ዘመን እንትን bet wallet ማለት ነው። ወደ ዘመን bet wallet ላኪ ቢኒያም ገብረስላሴ በየነ እሺ እሺ፣ ደንበኛችን አሁን ይላኩልን copy paste አድርገው ነው እና ጽሁፉን ይላኩልን ከስልኮት እንደ ፎቶ አድርገው ማ- አንስተው መላክ ይችላሉ።
በ- በሌላ ማለት ነው። በሌላ እንትን በዚህ ስል እ፣ በዛው እንትኑን message ኡን የተላኩሎትን ይሄን እራሱን message screenshot አድርገው ይላኩልን።
screenshot።
አዎ
እሺ እሺ እሺ፣ ደንበኛችን መልሰው ይደውሉልን።
እሺ እሺ።
እሺ፣ መልካም ቀን።